ነው hello ጤና ይስጥልኝ። hello hello፣ ሰላም ጤና ይስጥልኝ።
እንዴት አመሻችሁ?
እግዚአብሔር ይመስገን።
አለን ቤት ቤት በዚህ ኬኖ ተጫውቼ ነበር እና እሺ በዚህ ቁጥር ምንም የበላዋቸው እንትኖች አይደምርልኝም። balance ላይ የለም።
እ፣ win አድርገህ ነው?
win አድርጌ ያው አይደምርልኝም።
እሺ win ያደረክበትን game history እና አ ብዙ game ኦች ናቸው።
ይኸውልህ win ያደረከውን game history እና ያደረክበትን round ከ account history ላይ ምልክት አድርግበትና ላክልን በምን በቴሌግራም።
ኦ ቴሌግራም በዚሁ ቁጥር አለ።
አዎ ዜሮ ዘጠኝ ዜሮ ሶስት
ኦ ቆይ ለያዘው። እሺ ዜሮ ዘጠኝ ዜሮ ሶስት
አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት በዚህ ቁጥር win ያደረክበትን game history እና game history ያ- ብዙ ነው። ብዙ ተጫውቼ እኮ ነው ውጭ ወጥቼ ሳየው balance ኡ ምንም እንትን እኮ win አይደለም።
ያደረክባትን እና ያልገባችልህን ነው ምትልክልን። ካልሆነ በምናውቀው አለ ለይተን የየትኛው ይግባ የየትኛው አይግባ አላውቅማ። ውስጥ ብዙ game ተጫውቼ win ኦች አሉኝ ብዙ እና ውጭ ስወጣ ግን ጭራሽ ቀንሷል።
እም፣ ታዲያ እንዴት ነው እኛ ማወቅ የምንችለው?
exact አንተ game የትኛው ያላወቅከውን።
ይግባ የትኛው አይግባ፣ ምክንያቱም game ነው ውጭ እየወጣው እየገባው በበላው ቁጥር እዛ እዛ ብዬ ስለማለ እም፣ የተጫወትኳቸው ብዙ game ኦች ናቸው እና ብዙ ጨዋታዎች አሸንፊያለሁ። ግን መጨረሻ ላይ ስወጣ ጭራሽ ቀንሶብኛል።
እስኪ አንዴ ጠብቀኝ።
እሺ
ውበቱማ ገና ብዙ ነገር ይችላል። ዜሮ መቶ ምናምን ተብሏል። ሰዎች ዛሬ ደግሞ ቲጂ ቅድስት ያለች የአስራ ስምንት ብር ቲጂ ደረሰ። በመቶ ብር በሁለት መቶ ብር በዲቻው የሚያዞረው ሰውዬ ኧረ ማንም አያባርም። ዘይት ዘይት ነው የሚያዞረው።
hello
hello
ሰላም ነው አባ እንዴት አመሸህ?
አለን እግዚአብሔር ይመስገን አለን ኬኖ አባ ወደ balance ኤ አላስገባልኝ እና check እንድታደርጉልኝ
okay ኬኖ እየተጫወትክ የተጫወትኩ ነበር እና እሺ።
የበላኋቸው ብዙ round ኦች አሉ እና ያው አለ- ሳልወጣ እዛው ነው የምጫወተው እና አ አ ወጣ ግን balance ኡ ላይ አልደመረልኝም። እኔ የትኛው exact ticket ኡን ያልተደመረው የተደመረው ብዙ ስለተጫወትኩኝ exactly ticket ኡን ማወቅ አልችልም። እየወጣሁ እኛ በየጨዋታው ደግሞ balance ማለት ላይ ነው። እኛ አሁን ለ provider ኦቻችን የምንልክላቸው bet history ላይ ገብተህ ካሸነፍክ አረንጓዴ ያደርገዋል አይደለ?
አ አ እነሱን screenshot ኦች ካላክልን በምንም እ፣ ማስረጃ ስለሌለም በምንም እንትን ማናገር አንችልም። ግዴታ ያው available የሚሆነው እንደዚህ አይነት ነገሮችን ስትልክልን ነው። ስለዚህ እስኪ ለምን እንትን አትሉማ?
በእኔ በእኔ user ላይ ያሉትን እንትኖች ማየት አትችልም?
አዎ፣ አንችልም። ይሄማ እንትን እኮ privacy እኮ ነው። እኛ back office ላይ የተጫወትከውን round ምናምን ነው እንጂ የሚያሳየን okay እንትኑን አያሳየንም። ያ በቃ የተበላኸውን ምናምን እ፣ ያበላኸውን total ዝም ብሎ round ኡን እንትን ይልናል እንጂ በጣም ም።
ብዙ ከሆነ እኛ ማግኘት አንችልም። አንተ ነው የምታገኘው።
okay እኔ ብዙ እንትን ነው screenshot አድርጌ ም፣ አዎ፣ ገባኝ። አዎ፣ ተረድቻለሁ።
ብዙ game ኦች ስለሆኑ አ።
የትኛው specific ticket እንደሆነ የገቡ ያልገቡ የትኞቹ እንደሆነ ለይቼ ማወቅ አልችልም።
እስኪ ፈልገው እንደዚህ አይነት የሆነ- case ኦች እ, አረንጓዴ ይኖራሉ ያደርገዋል።
ከዚህ በፊት አ- አይ አዎ፣ እኛ አሁን ልክ እንደዚህ አይነት case ሲያጋጥማቸው ምንድን ነው የሚያደርጉት? customer ኡ አ screenshot ያደርገዋል።
okay ከዛ screenshot ያደርግና ለእኛ ይልክልናል።
እሺ አሁን በቃ ምናልባት መጠረጠራቸውን ዝም ብዬ ወይ አ screenshot ምንድነው አድርጌ- የሚያደርግልህ መሰለህ? አረንጓዴ ም።
ያደርገዋል። ከበላ አረንጓዴ አድርገህ total ያስቀምጠዋል።
አረንጓዴ ሳይሆን golden ኬኖ ላይ golden አ golden win ብል አ በ keno golden ያደርግልሃል። እነሱን check እያደረክ እንትን በላቸው ላክልን።
እሺ ዝም ብዬ screenshot ኦቹን አንስቼ ልክልሃለሁ አ፣ ነው እሺ፣ እሺ፣ በቴሌግራም እሺ